ሄሎ ጤና ይስጥልኝ ቃል ኪዳን ኢንክብስቲዎች ምን ልርዳው?
ትኬት እንድትሄድኝ ብዬ ነበር።
እሺ ካሰር ኮዱ ንገሩን።
አስራ ሶስት
እሺ አስራ ሶስት
አርባ ሰባት እሺ
አስራ አምስት ዘጠና ስምንት
እሺ በሁለት ጨዋታ ልውስት ነው። ሌላ አለ?
በማናባል ይሄኛው በ Club Brugge የሚለውና
Club Brugge አዎ እና እንትን የሚለው Ipswich የሚለው Ipswich Town የሚለው ከ Leicester City የሚለው
አይ ጣቶሽ አመሰግናለሁ።
እሺ መልካም ቀን